Good afternoon spa reception ጫልቱ speaking።
ሰላም እንዴት ናችሁ?
እግዚአብሔር ይመስገን። እንዴት ካፒታል ዋሉ?
ነው አዎ ካፒታል ነው።
private spa አላችኋል?
private spa አለ ነው።
available ነዋል አሁን
እ፣ ምን steam እና የሰላሳ ደቂቃ ማሳጅ ነው ያለው።
okay፣ እሺ።
መምጣት ይችላሉ። ስንት ሰዓት ላይ ነው የሚመጡት?
አሁን በቃ መገናኛ አካባቢ ነኝ እየመጣሁ ነው።
reservation ያስፈልገዋል። እሺ ጠብቁኝ። መስመር እሺ።
እሺ ማን ልበል ስሞትን?
ናሆም ዜሮ ዘጠኝ ስልክ አስራ አንድ
እሺ ስልሳ ስድስት ሰባ ሰባት እሺ አስራ ዘጠኝ አስራ ዘጠኝ እሺ ይዤለት ነው።
እሱም